የሚሰራው ሄሎ ስላሰለኝ ማሽን እንዲሰራ ሰጠን ነበር። ፍሪ- ፍሪንተር መች ነበር ያስገቡት?
እ፣ ከትናንት ወዲያ ማን ነበረ? ትናንት
ሮብ ሰኞ ሰኞ ሰኞ መሰለኝ።
ሰኞ ነው ያስገቡት።
አ
እሺ የማሽን ቁጥር ይነግሩኛል?
እ፣ በአጋጣሚ እዛ አይደለሁም አሁን አላስኩትም።
እ፣ የማሽን የቤት ቁጥር የቤት ቁጥር ወይት ነበር ልስሽ አ፣ በቤት ቁጥርማ ይገኛል። የማሽን ቁጥር ያስፈልጋል። የማሽን ቁጥር ያስፈልጋል
የቤት ቁጥር አንድ መቶ ሀያ ሰባት ነው።
እኮ በሱ አይገኝም ጋሼ። የማሽን ቁጥር ከመረካከቢያ form ላይ ሲንገር በምንድን ነው ቋንዴ።
ያስገቡት?
እንትን printer printer ተበላሽቶ እሱ በቃ እሺ፣ ቆይ ቆይ የመረካከቢያ ቆይ form እንዳዘጊው እንዳዘጊው እንዳዘጊው ቆይ አንዴ ጠብቂ። እ፣ ስንት መሰ